ሀምሳ አምስት ሄሎ ሄሎ ከስልሽ ዋሽንግተን የሕክምና ማዕከል ምን ልርዳው?
መሀመድ ብርሃን ብለው ይሄ ቴሌግራም ይሄ ስልክ የምጠቅመው ዜሮ ዘጠኝ
ምንድን ነው አልገባኝም።
ውጠት ነበረ ውጠት ውጠት ቴሌግራም ብዙ ቁጥር ነው የምን ውጤት? ቆይ አንዴ አንዴ እባክህን አንዴ እሺ፣ የምን ውጤት MRI MRI እኮ በዚህ ቁጥር አይደለማ የሚደውሉት።
በዚህ ቁጥር ደውላለች።
አይ በዚህ ቁጥር አይደለም የሚደወለው፣ ሌላ ቁጥር ነው።
ይህ ምስል ላካ ምስል ጅምን ላከው ዋሽቶን አይደለም ዋሽቶን
እኮ የ- ዋሽንግተን ቢሆንም የሚላክበት ቁጥር ሌላ ነው። ይሄ የእርስዎ ውጤት ማንም ሰው ማየት አይችልም ከ MRI ክፍል ውጭ። የ MRI ክፍል ቁጥር ልስጦትና በዛ ቁጥር ደውለው እሺ ያናግሯቸው።
እሺ እሺ እሺ ስጠው ስጠኝ ዜሮ ዘጠኝ ሰማንያ ስምንት ዜሮ ዘጠኝ ሰማንያ ስምንት ሰማንያ ስድስት ሰማንያ ስድስት ሰማንያ ሰባት ሰማንያ ሰባት ሰማንያ ዘጠኝ ሰማንያ ዘጠኝ thank you thank you ምንም አይደለም።
thank you